ሀምሳ ዘጠኝ hello hello
hello
hello hello hello በቃ ልንመጣ ነው። like treat ስላላረጉን በቃ ልንመጣ ነው ወደ እናንተ።
ነው ልትመጡ ነው? እሺ አዎ፣ በቃ ልንመጣ ነው። በጣም እንትናቸው ራሱ እንትን ነው። በቃ ልንመጣ ነው ወደ እናንተ።
በቃ ኑ። እሺ እሺ።
thank you